ሄሎ ሰላም ነው እንትና እንትን ነበር የኔ ናት ሲም ካርዴ ጠፍቷል እና በእሱ ሲም ካርድ ግን ቴሌግራም ከፍቻለሁ አለኝ እየተጠቀምኩበት ነው
bet account ነው
እ በስቴት account ነበረኝ እና password ኡ ረስቼው ነበር። አሁን forget password ስለው ወደ ሲማ የሚልከው message ኡን ሲሙ ደግሞ በ father ስም ነው እና አሁን የለም። ወደ እንትን መላክ አይቻልም፣ ወደ ቴሌግራም
ወይ መ- ወደዛ መላክ አልችልም። ራሱ ሜሴንጀር ወደዛ መላክ ነው።
እ system ኡ ነው ቀጥታ ወደ ስልክ ነው የሚልክልኝ። እኛ መምረጥ አንችልም።
ምን አልሽ?
system ኡ ነው ወደዛ የሚልክልኝ። እኛ መምረጥ አንችልም። አይሰማም?
ምንም አማ- ይሰማል። አሁን ምንም አማራጭ የለም ማለት ነው።
አዎ
እሺ በቃ ወደ ሲካርዶ ነው መላክ የምንችለው እንጂ ወደ ቴሌግራም መላክ አንችልም
እ፣ አይ አሁን አንቺ አይተሽ ምናምን መላክ ማሴም አንችልም።
እሺ በቃ